ሄሎ ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከስንታየሁ አጠቃላይ business commission agent ነው የምደውልልሽ።
ከ- ከስንታየሁ አጠቃላይ business commission አያ ሳር
እሺ ምን ነበር?
እኛ ጋር contact ነበራችሁ ሰራተኛ እናቀርብ ነበር እና የ HR ትገኛለሽ?
ማን ልበል? ማን ብለው ነው የደወሉት?
አሊባባ ነው ኮል ሴንተር
እኮ ምን ፈልገው ነው? ይቅርታ ኤችአሩን ፈልጌ ነው
እኮ እኔ ላይ ምን ፈልገው ነው እያልኩት እኮ ነው።
ሰራተኛ ነው እናቀርበው እና ሰራተኞች ነው ሰብ እናቀርበው ሰራተኞች ምናምን ደርጅ ነው ከዛ ቤት ሴል እንትን ሴልሶች እና እንትኖች እንልክ ነበረ ኮል ሴንተሮች እሺ አሁን ካስፈለገሽ ምን ይደወልኩልሽ
አሁ- አሁን አያስፈልገንማ።
እሺ ይርስትልኝ